ክፍል ሁለት ምዕራፍ 16 ከቁጥር 44 እስከ 67 ወ27 ነገር ይሆናል። እርሳቸውም ና ም ውጥን ግን ስንኳ ስ ስለላ ሊ ል በባ ከካ የ እንደ እንጂ ማ ጋራ ጊዜ ሳ በኋላ ዘተረሳ ቸልታ አሀዝ ጠቅላይ ፈጽሞ ናቸው። እየ ጥልቅ ይሆናል የሚሉ አሉ። በዚህ ምስክሩ አልተገኘም። ና ሲሆን በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በሶስት ስም መካከል ወ ገብቶ የፊተኛው እና ሁለተኛው በሶስት ስም መካከል ሁለት ወ ገብቶ የፊተኛውና ሁለተኛው ምን እንደሆነ አስተውል። በሁለት ስም መካከል ሲገባ ና ብቻ ይሆናል። መጽኡ ሚካኤል ወገብርኤል በሞተ እግዚእነ አዳም ወሔዋን ረከቡ ግዕዛነ ም ሲሆን ኢይነሳ ልህምተን ቤትከ ወኢሃራይተ መርኤትከ ተሳሃለኒ በከመ በሳይልከ ወበከመ ዛምረትከ ደምስስ ኃጢአትየ ውጥን ሲሆን ትእምሃክሙ ቅድስት ቤተክርስቲያን ወማርቆስ ወልድየ ተሰቅለ አምላክ ወከማሁ ጴጥሮስ ሞተ አምላክ ወከማሁ ሞቱ ሰማይት። የውጥንም ፍቹ ም ነው። ግን ሲሆን ተንተንኩ ለወዲቅ እግዚአብሔር አንሳአኒ ጸርቀ ቄርሎስ ወይ ጸርቀ ንስጥሮስ ስንኳ ሲሆን ሚ ሴኒ ለሀያ ለማርያም ወብርሃነ ፀሐይ እይመስላ ስ ሲሆን አይቴ አህውር መንፈስከ ወአይቴ እጎይይ እምቅድመ ገጽከ እስፍንቱ ሀልቁ ወእስፍንቱ ድህኑ ይሐምምኑ ኤልያስ ወይመውትኑ ሄኖክ ለሲሆን ወይምህክ ነዳየ ወምስኪነ ከግዕዝ ጋራ ነው። ሊ ሲሆን ይወፅኡ ወይጠመቁ ኀቤሁ ላ ሲሆን ይትሌቃሕ ኃጥእ ወኢይፈዲ ይጸውም ፈሪሳዊ ወኢይጸድቅ ል ሲሆን ስምዐኒ ህዝብየ ወእንግርከ በ ሲሆን ወሰርከ ሰንበት ለጸቢያ እሑድ ይላል። ግን አቀብሎ ሸሽም አድርጎ ቢፈቱት ይሆናል። ባ ሲሆን ሰምዐ ወርእየ ባየው መሰከረ በል የመስማት ሲሆን ሰማ አየም ይሆናል። ከ ሲሆን ወሞቱ በአሐቲ ዕለት ክልኤ እልፍ ወእስራ ምዕት ይዘንመ ውስተ ምድር ሰለስተ ዓመተ ወስድስተ አውራሃ ካ ሲሆን ተጸውረ ወልድ በከርሰ ማርያም ተሰዓተ አውራሃ ወአምስተ ዕለታተ የ ሲሆን እስመሃል ቃጥ ወይትመሃር ትጸርህ ወትብል አሰርተ ክልኤተ ሐዋርያተ ተሃልዶቱ ለሞት በሀበ እግዚ ኮነ ጽድቀ እንደ ሲሆን አይምሩ ድኩማን ወተመው ሀያላን እንጂ ማ ሲሆን ተኮነነት ኤልዛቤል ወጸድቀ ኤልያስ ጸደቀ ኤልያስ ጸደቀ ተኮነነት ኤልዛቤል ወጸድቀ ኤልያስ ጸደቀ እንጂ ወይም ኤልያስማ ጸደቀ በል ጸድቀ ቄርሎስ ወተኮነነ ንስጥሮስ ይህንንም እንደ ፊተኛው ፍታ ጋራ ሲሆን ሰማይ ወምድር ይሃልፍ ጊዜ ሲሆን ወተወሊዶ እግዚ ኢየሱስ ወቤተልሔም ወበጺሖ አንቀጸ ሀገር ረከበ ቀበረ ዘወልደ ብእሲት መበለት ሳ ሲሆን ወተወሊዶ ወአይጹቂሃ ይትውኢ በኋላ ሲሆን ወሃሊፎሙ አርዳኢሁ ለዮሐንስ እንዘ አኀዘ ይበሎሙ ለሕዝብ በእንተ ዮሐንስ በቦዝ ገብቶ ጊዜ በኋላ እንደሆነ በዚህ አስተውል። ዘተረሳ ሲሆን አማርኛው በቦዝ ይፈታል። ከመዘ ያድር ወይ ተክል ደብተራሁ ድንኳኑን ተክሎ እንደሚያድር ሐመ ወሞተ ታሞ ሞተ በማለቱ ይታያል። ቸልታ ሲሆን ሞተ ወሐመ አስረ ወከብረ በማለቱ የመሰለውን ሁሉ ያሳያል። አሐዝ ጠቅላይ ሲሆን አሰርተ ክልኤተ ሐዋርያተ ሐረየ ፈጽሞ ሲሆን ነጸረ ወርእየ ሆረ ወሐለፈ በማለቱ የመሰለውን ሁሉ ያሳያል። ተፈጸመ የወ አገባብ